hello
ጤና ይስጥልኝ ከ BGI ኢትዮጵያ ነበር የምደውለው።
ጤና ይስጥልኝ አሁን ደውለው ነበር ሰላምት በሚል
ምን አልሽኝ?
ደውለው ነበር። አሁን
እ፣ ቅድም ደውለሽልኝ ተቋርጦ ነበር። ለዛ ነበር መልስ የሞከርኩት።
እሺ እ፣ ምንድን ነበር አ- ቅሬታው ነገር?
ቅሬታ ሳይሆን ማሽን ይሄ ጌጁ ምናምን ነገር ያስፈልጋል ምናምን ብሎ ነበር ባለሙያዎች። ቅድም እያወራችኝ ነበር እኮ ብዙም ድምፁ አልተሰማኝም፣ አልተገባንም። ምናልባት ከእናንተ ማሽን የሚሰጥበትን እንትን እ፣ እንትን ካ- እድል ካለ ብዬ ነበር። አሁን በክራይ ነበር የጀመርነው።
እህ፣ ማ- ማሽንም በጣም እየረበሽን ነው። በቃ ሰሞኑን ነበር ስራ የጀመርነው። ማሽኑም እየረበሽን ተቸገረ።
አዎ እሱ የእቃ አቅርቦቱን ካቀረቡ ተመዝግቦበታል። ድጋሚ
ምን አልሽኝ?
እቃውን ከገዙ እርሶ የእኛ የጥገና ባለሙያዎች ያስተካክሉበታል።
okay እሺ እሺ እቃውንማ እገዛለሁ በቃ ያው ምናልባት እ፣ እንደዚህ እየረበሽ የሚቀጥል ከሆነም እ፣ ሁለት ደግሞ ከ- በክራይ መቀጠል ከባድ ስለሆነ አዎ እሱም እ፣ እንትኑት ቅር- እ፣ ጥያቄው ተመዝግቦሎታል። የድራፍት ማሽን እንደሚፈልጉ አስተላልፈናል። ለሚመለከተው ክፍል ያው ጊዜ ሊፈልግ ይችላል፣ ግን ምላሽ ይሰጡታል።
እሺ እሺ እሺ
ሰላም፣ እሺ፣ መልካም ቀን።
አሜን አሜን ለሁላችን